Hello ሩታ አቤት ከሀዋሳ ኤክስፕረስ ነው የምደውልልሽ።
Okay hi ሰላም ነው እንዴት ነሽ?
አለ
አለልሽ። chopstick ኦች መጥተዋል። chopstick ኦቹ አሉ መጥተዋል። ቅድም check አድርጊልኝ ብለሽኝ አልነበረ አዎ አዎ ስንት እንደገባም ይታወቅ እ ስንት እንደገባ ይታወቃል ሁሉንም ገብተዋል ወይስ ይቀራል
ያንቺ በመሀል በመሀል ስለሆነ የሚመጣው ስንት ስንት ነበር የቀረሽ? check አድርጌ ቆጥሬን ብነግርሽ የቀረሽን ታውቂዋለሽ?
ምን ነው አላውቀውም ስንት እንደገባ ስንት እንደገባ ስንት አሁን ነው?
ስንት እንዳለ ለማወቅ ነው በቃ ወይ እሱን check አደርግልሻለሁ። አጠቃላይ ስንት ነው መሆን ያለበት?
no no no no እሱ ሳይሆን ስንት እንዳለ ለማወቅ ነው እንጂ እናንተ ጋር okay በቃ እሱን check አደርግልሻለሁ፣ ግን በዛ ያለ ነው አይ ስላልቆጠርኩት ነው እንጂ አዎ በዛ ያለ ነው።
okay እሺ almost ከሰላሳ ይሆናል አስባለሁ በላይ
እስከ ሰላሳ
አዎ
okay።
ቁጥር እነግርሻለሁ።
እሺ በቃ አይ እ፣ ዛሬ ማግኘት ነው እኔ ወይ እ፣ ሰኞ ምናምን እመጣለሁ እና
በቃ ከመምጣትሽ በፊት እንትን በይኝና ደውዪልኝና አዎ ከዛ የምትፈልጊው ያህል ከሆነ መተሽ ትወስጃለሽ። የቀረ ደግሞ ካለ ሲሞላልኝ ነው የምትይም ከሆነ አዎ ሲሞላ ትወስጃለሽ። እንደዛ ብናደርግ የተሻለ ይመስለኛል።
okay እሺ አ- በመሀል ደግሞ ከአይኔም check አደርጋለሁ።
አዎ እሱ ካገኘሽ check አዎ።
ካደረግሽ ንገሪኝ በቃ check አደርጋለሁ ከእሷ።
እሺ እሺ thank እሺ እሺ ቻው።
እሺ ቻው